ነው። ሰላም ጤና ይስጥልን ደስተወዝ።
እሺ አመሰግናለሁ። በዚህ ስልክ አንድ ሺህ አራት መቶ አሁን transfer አድርጌ ነበር፣ ቆየ አንድ ሰዓት በላይ ሆነ።
እሺ Best Bet ቁጥርን እስኪ ንገረኝ። ቅድም ደውለህ ነበረ?
አልደወልኩም።
እሺ ዜሮ ዘጠኝ አስራ ስምንት በሚለው ነው ቁጥርህ?
አዎ አዎ እሺ አንዴ ቆይ። እሺ ዛሬ ነው አይደለ?
አዎ አዎ ከአንድ ሰዓት በፊት ነው።
እሺ አንድ ሺህ አራት መቶ አዎ
OK failed አድርጎ ወደ Best Bet account ተመልሷል። እሺ ተመልሶ እንዴት?
አዎ አዎ ተመልሶልሃል።
ስለዚህ አሁን ብመልሰው ገቢ ማድረግ እችላለሁ?
አዎ አዎ ትችላለህ።
እሺ እሺ፣ አየዋለሁ መልካም ቀን። እሺ ደውልላችሁ። እሺ እሺ